የታመነ የሚባል ሰው የተመታ ሄሎ ሄሎ፣ ታመነ አቤት ሰላም ነው?
እ የትዕግስት ይዘህላት እየሄድክ ነው?
ለማን የትዕግስት መገናኛ
ገና ነን እኛ እየሰርንትን ካሳንች እያወረድን ነው
ያው ይደርሳል ለየሷ የትዕግስት ኦልሞስት ከጠበቀችኝ አደርሳለሁ አይ ከቢሮ ነው ኦኬ። መገናኛ ማለት ከስንት ሰዓት ትደርሳላችሁ መገናኛ?
አላወቅንም እኛ ኦርደር ብዙ ነው ይዘን የወጣ ፒዲኤፍ ነው ይዘን የወጣ ነው እንዳለ ያደረቃ ነው ይዘን የወጣ ነው አዎ
እና ከደረስ በደረስን ሰዓት እንደውላለን
እኮ የምትቀሩ ከሆነ የማትደርሱን ከሆነ ልናሳውቃት። እሷ ስራ ትታ እየጠበቀች ነው።
እኮ ምን እናድርግ እኛ የወጣ ነው ሰዓት እኮ ነው እና ብዙ ኦርደር ነው ይዘን የወጣ ነው ሳ- ሁሉም እኮ በየመስመሩ ነው እያወረድን የምንሄደው
በቃ እሺ፣ ዞሮ ዞሮ እንደምትሄዱ ልንገራት።
አዎ ትጠብቀን አዎ እሺ